hello hello ይሰማል? hello hello ይሰማኛል። አቤት።
order pin አድርግልኝ።
እሺ ንገረኝ። እርድ
አስራ ስድስት ሰማንያ ስድስት አስራ ስድስት ሰማንያ ስድስት አዎ እና የአስራ ስድስት ስልሳ አምስት የ driver ሚኪያስ ነው አስወጭልኝ።
አስራ ስድስት ስልሳ አምስት
አስራ ስድስት ስልሳ አምስት የ driver ሚኪያስ ነው እና አስራ ስድስት እሺ እሰጣለሁ።
እሱ ወጥ- ወጥቷል። እሱ በቃ እሱ ስለወጣ አስራ ስድስት አዎ አስራ ስድስት ሰማንያ ስድስቱን pin አድርግልኝ።
በቃ
እሺ